네. ጤና ይስጥልኝ።
አቤት አቤት ና
ነጻነት ቤት ከአሪፍ ነው የምደውልልዎት።
እሺ ቁጥር እያሳዝኩት ነበር ተቋረጠ። ይቅርታ።
አ ዜሮ ዘጠኝ ዘጠና ሁለት
ዘጠኝ ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ አስራ አምስት ሀምሳ አምስት ሀምሳ አምስት እሺ አመሰግናለሁ ይላኩልን። ለሚመለከተው አካል እናሳልፍልዎታለን። ሌላ የመረዱት ነገር አለ?
የለም እሺ፣ ስለደወሉ እናመሰግናለን። ስለ አገልግሎት ሀሳብ፣ አስተያየት ካሉት ከሚሰሙት ድምጽ ማለት ከምጥሉ መልካም ምሽት ይሁንልዎት።
እሺ